ఆయన సాక్షాత్మైన స్థితిలో
Hello. የሆነ አሰራርጌ ምናለ
ቤቴክስ ቤቴክስ አቬንዘር ጨዋታ በቻፓ በኩል ነው
አ በቤቴክስ በኩል አቬንዘር ተጫውቼ ትራንስፈር አድርጌ ነበር ወደ ቴሌ ብር።
አንዴ በጣም ይቆራረጣል ድምፆት ወደ ምንድነው transfer ያደረጉት ወደ ቴሌ ብር አሁን በደወሉበት ስልክ ነው አ አሁን በደወልኩበት ስልክ ነው እና አርባ ሺህ ብር
ቀኑ የመቼ ነው
ትላንትና ስምንት ሰዓት አካባቢ ነው transfer ያደረኩት፣ ግን አልገባልኝም ወደ እኔ።
ወደኛ አልመጣም እሺ ማርቆስ ደምስ አይደለ
አዎ ወደኛ አላኩትም ስለዛ እነሱን ይጠይቋቸው የተጫወቱበትን ድርጅት ደውለው ይጠይቋቸው
እኮ ስልካቸውን እኮ አላውቅም እኔ እኮ ቤተር ነው ዜሮ ዘጠኝ ሰባ ዘጠኝ
ስልጠት ዜሮ ዘጠኝ ሰባ ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ አርባ ሁለት አርባ ሁለት ሰማንያ ስድስት
ሰማንያ ስድስት አመሰግናለሁ።
አመሰግናለሁ